Hello ሰላም ጤና ይስጥልን።
እሺ ሰላም ጤና ይስጥልኝ።
ካሊድ CCTV security
አዎ እንደምን አደሩ?
ሰላም ነው።
እግዚአብሔር ይመስገን። ዊንታ እባላለሁ ከዊፕላስ technology solution ነበር ምደውልሎት።
እሺ እ ድርጅታችን ዊፕላስ solution እ ሀምሳ አይነት አገልግሎቶችን በአንድ application ይዞ መጥቶ ነበርና ከዛ እሺ።
መካከል ደግሞ security service አንዱ ነው እሺ እና እርስዎም ድርጅትዎን በዚህ application ላይ register በማድረግ በነጻ እርስዎና ተገልጋዩ ቀጥታ እንዲገናኙ ልንጋብዞት ነበር የደወልነው።
እሺ በኋላ ላይ ደውል። ይሄ ቁጥር የቢሮ ቁጥር ነው።
አዎ የቢሮ ቁጥር ነው።
እሺ እደውልልሻለሁ በኋላ ላይ። አሁን አንድ ስብሰባ ላይ ነኝ፣ እደውላለሁ በኋላ።
ችግር የለም። እሺ መልካም ቀን ይሁንልዎት።
እሺ